hello ሄሎ ጤና ይስጥልኝ።
ሄሎ hello hello፣ ሰላም ጤና ይስጥልኝ። hello
hello hello፣ አቶ እስቂያስ ዳዊት አቤት።
ከ We Plus Solution ድርጅት ነበር ምደውልልዎት።
እሺ እዚህ ጋር ልገባ።
እሺ፣ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ነው እና ሁሌ እሺ።
ደግሞ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
እሺ ያ ምንድን ነው? ከእያንዳንዱ trip የምንቆርጠው አስር percent ሲሆን ከዛ እ።
ላይ አራቱን percent መልሰን ለአሽከርካሪዎች የምንቆጥብ ይሆናል። ይህንን የሚያደርግበት እ.
ዋናው ምክንያት ደግሞ አሁን ለአሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናምንም እንደ ድርጅት። ለምሳሌ ሕክምና፣ ጡረታ እንዲሁም ሌሎች ጥቅማ ጥቅም ስለሌላችሁ ይህንን በጋራ የምትቆጥቡበትና አቅማችሁን የምታጎለብቱበት ስርዓት ነው ይዘን የመጣ ነው።
እሺ እንዴት አዩት ሀሳባችንን?
አሪፍ ነው በጣም እንደ እሺ እናመሰግናለን። አሁን ላይ ስራ ስለጀመርን እርስዎም ከኛ ጋር መስራት ከፈለጉ We Plus Solution Provider የሚል application አለን።
እሺ እሱን ከ Play Store ወይ ከ App Store ላይ አውርደው መመዝገብ ይችላሉ። በተጨማሪም ደግሞ የቴሌግራም ቁጥርም አለን። document ከላኩልን እኛ እ።
መመዝገብ እንችላለን። ልስጦት ቁጥር ይመችዎታል ወይስ text ላድርግልዎት?
እስቲ text አድርግልኝ።
እሺ text አደርግልዎታለሁ። በዛ በምልክልዎት ቁጥር ማንኛውም ሀሳብ፣ አስተያየት፣ ጥያቄም ካሉት የምንቀበል ይሆናል። ከእኛ ጋር ሲሰሩ እያንዳንዱ mile saving ም investment ም ነው። እናመሰግናለን።
እሺ እሺ መልካም ቀን። እሺ እሺ እሺ